Hello ሰላም ጤና ይስጥልን።
Hello
ሰላም ጤና ይስጥልን።
አለ እንዴት ነሽ?
እግዚአብሔር ይመስገን።
እሺ ለመመዝገብ ነበር።
እሺ ማን ልበል ተብለን?
አንዋር
አንዋር አዎ፣ አንዋር ማን?
ኸይሩ
አንዋር ኃይሉ። እሺ ስልክ ቁጥሮትን ይስጥልኝ።
ዜሮ ዘጠኝ ሀያ
ሀያ ስልሳ ሶስት
ስልሳ ሶስት ሰማንያ ስድስት ሰባ አራት ዘጠና ስንት አለ?
ሰማንያ ስድስት ሰባ አራት ሰማንያ ስድስት ሰባ አራት እሺ የት አካባቢ ነው የሚኖሩት?
ኮልፌ
ኮልፌ። በአካል ነው በኦንላይን ነው class ኡን መውሰድ የሚፈልጉት?
በአካል
እሺ በአካል ከሆነ ያው ለሶስት ወር ያህል ነው እ፣ class ኣችን የሚቆየው በሳምንት ሶስት ቀን ማለት ነው። ማክሰኞ፣ ሐሙስ፣ ቅዳሜ ነው class ኡ የሚሰጠው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ማለት ነው። አጠቃላይ class ኡ ሀያ credit hour ይይዛል። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ክፍያው አስራ አምስት ሺህ ብር ሲሆን እስከ የካቲት ሀያ አምስት ማለትም እስከ ሰኞ የሚከፍሉ ከሆነ አስር ሺህ ብር ነው ክፍያው። ስልጠናው የሚሰጠው አያት ተስፎ ሲኔማ አካባቢ ነው።
እሺ ተመዝግቦት አዎ
እሺ ክፍያ ይፈጽማሉ።
ነገ
ነገ ነው የሚፈጽሙት።
አዎ እሺ እ፣ የዶንኪቲዩብ ቪዲዮ ላይ አለልዎት account ኡ ማለት ነው። በእሱ ካስገቡ በኋላ screenshot አድርገው በቴሌግራም ይላኩልን።
አየ
እሺ እናመሰግናለን።
እሺ እሺ